hello ሰላም ጤና ይስጥልን። ቺፕቺፕ እባክዎ ምን ልርዳው?
order አዘን ነበረ እሺ እ አምስት ord አምስት item ነበረ። ሁለ ሶስት item ነው የመጣው፣ ሌላው አልመጣም።
okay። በዚህ ስልክ ቁጥር ነው order ያደረጉት?
creator ዋ እኔ ሳራ- ነኝ። አዎ፣ ሳራ የሚለው ሳራ አዎ።
ያልመጣለት product ምንድን ነው?
ድንችና ቲማቲም
okay። በሀያ ስምንት ነበር order ያደረጉት ትላንትና ትላንትና ነበር ያደረግነው።
ድንችና ቲማቲም ነው ያሉ በእርሷ እድሜ።
አዎ ያልመጣው ማለት ነው። ሌላው ያል- ቀይ ስር፣ አቮካዶ፣ ሽንኩርት መጥቷል።
okay። ድንችና ቲማቲም ሽንኩርት ተቀብለዋል።
አዎ ግን ሽንኩርት አሁንም አላሻሻላችሁም። ባለፈውም እንደዛ comment ሰጥቻችሁ ነበረ።
እም።